Hello
ወይ
አንድ order ይዤ ነበር።
ይስማኝ።
አንድ order ይዤ ነበር። አ customer ዋ ያለችው እሺ፣ ሽሮ ሜዳ እየሰማሁህ ነው።
customer ዋ ያለችው አትኛ እባክህ ነው ሽሮ ሜዳ አይሰማም አካባቢ።
እንዴ?
አረ ይሰማል።
እሺ፣
customer ዋ ያለችው ሽሮ ሜዳ አቢሲኒያ ባንክ ጋር ንገረኝ።
ነው እና ሽሮ ሜዳ?
የተሰራው ግን በስድስት ኪሎ ሂሳብ ነው። አምሳ ዘጠኝ እሺ። አይላለሁ አዎ፣ customer ዋ አቢሲኒያ ባንክ ነው ያለችው።
እሺ፣ ሀምሳ ዘጠኝ ስንት አልከኝ? order ነበረ
አምሳ ዘጠኝ አስራ ስድስት
ኦር እ
አምሳ ዘጠኝ አስራ ስድስት
Hello
ወይ አይሰማም እንዴ? አምሳ ዘጠኝ አስራ ስድስት ዘጠኝ አስራ ስምንት አስራ ስድስት
አ ኔትወርኩ በጣም ይቆራረጣል። ድምጽ እሺ፣ አሁን አዎ፣ አይሰማም።
ኔትወርኩ በጣም የተቆራረጠ ነው።
አሁን አይሰማም።
ሀምሳ ዘጠኝ ስንት አልከኝ?
አምሳ ዘጠኝ አስራ ስድስት አሁን ይሰማል። ሀምሳ ዘጠኝ አስራ ስድስት እሺ፣ በቃ
አዎ፣ ሂሳቡ እሺ፣ የተሰራው በስድስት ሰምቻለሁ።
ኪሎ ነው። እሺ እሺ